አሪፍ ማለት ነው። በምን ልርዳዎት
እንትን ነበረ ብር ወደ ክዊክ ብር transfer አድርጌ እሺ፣
ከቴሌ ብር ተቆራጭ ሆኗል፣ ግን አልደ- አልገባልኝም እዛ ላይ እስካሁን እሺ። መቼ እና ነበር ቁጥር የሞከው?
ተሰጥቶኝ ነበረ በዜሮ ዘጠኝ ዘጠና ሁለት ቤት የሚጀምር እሺ፣ እና ቴሌግራም ላይ text አድርጌ ነበረ transaction እንትኑን ፎቶ እህ
ግን ምንም response አላገኘም እስካሁን ምላሽ አልሰጠኝ።
እሺ። ማን በሚል ስም ነበር ያስመዘገቡት?
ሙሉ ቀን ጫን ያለው
እሺ፣ ደንበኛችን በዚህ ቁጥር ነው አይደል?
አዎ
እሺ፣ እያየሁልዎት ነው። እዚህ ጋር እሺ።
እንደሚያሳየኝ እርሱ የሰጡ መረጃ እያይዘን ለባለሙያዎች ልከናል። እስካሁን የሰጡን አዲስ ምላሽ ስለሌለ ነው።
እሺ ተካክሎ እንዳለቀ እኛ እናሳውቀውታለን።
እሺ እሺ እሺ፣ ትንሽ ይጠብቁን። መልካም እሺ።
እሺ